ጤና ይስጥልኝ
hello ጤና ይስጥልኝ ከ BGI ኢትዮጵያ ነበር የምደውለው መስመር ተቋረጠ አዎ አዎ እሺ ለመጨረሻ ቀን የተጸዳበት ወረቀቱ የለም ነ- እንትኑ ላይ ማሽኑ ላይ እኮ ማሽኑ ላይ አዲሱ ስለሆነ ላይ ታጥቦልኝ አያውቅም ጭራሽ ለዛ ነው ወረቀቱ የሌለው የምትለጠፈው ነገር የለች የሌለች ለዛ ነው እህ እህ እሺ በግምት የመጨረሻ ቀን የሙበትን ቀን ይንገሩኝ
እ፣ አዊ ከአንድ አመት በላይ ሆኗል አንድ አመት ከሁለት ወር አንድ አመት በላይ ሆኗል አይደል አዎ እሺ ደንበኛ ጥያቄ መዝግቤ ለጽዳት ክፍል አስተላልፌልዎታለሁ ሌላም ረዳ ፈቃድ ሽፈራው ጌታቸው ያልኩሽን ሽፈራው ብለሽ ቀይ ሽፈራው ማል በለው ሽፈራው እ፣ ቢራራ
እሺ ደንበኛችን ጥያቄ ተመዝግቦ ለጽዳት ክፍል ተላልፎልዎታል ሌላም ረዳዎት ነገር ካለ ምንም የለም አመሰግናለሁ ስለደወሉ እና ስለ አገልግሎት ሀሳብ ድምጽ በኋላ ያስቀምጡልኝ መልካም